ጤና ይስጥልን ዋሽንግተን ህክምና ማዕከል
ሄሎ አቤት ደህና አደራችሁ እግዚአብሔር ይመስገን
የዋሽንግተን health care አዎ አዎ እስቲ ለ- ለማግኘት ልቂ ስልካቸውን እንድሰጪ ስልካች እምቢ አለኝ ፋርማሲውን የፋርማሲ ፈልገው ነው እ እሺ ስልኮትን ልንገራቸው ዜሮ አንድ አንድ ዜሮ አንድ አንድ ስድስት ስልሳ ሶስት እሱ እሱ አያነሱትም
እሱ ነው ሌላ ስልኩ ሌላ እንድሰጪ ነበረ አያነሱትም
እኮ ወይ ሰው ኑሮ ይሆናል ወይ ልንገራቸው እንዲያነሱሽ እሺ እሺ እሺ ነገር